Hello ጤና ይስጥልኝ። ከቢጂአይ ጥሪ ማዕከል ነበር የምንደውልልዎት።
ከየት?
ከቢጂአይ
እሺ
እ የእርስዎ ቤት ትናንትና ተመዝግቦልዎት ነበር አይደለ? ቡልቡላ ሆቴል።
አ
የቤት ስም ምንድን ነው የሚባለው? ቡልቡላ ሆቴል ነው ማለት እ ሌላ ተመሳሳይ ስም አግኝተን ነበር፣ ዳሱ ቡልቡላ የሚል የት የት የእርስዎ ቤት ዳሱ ቡልቡላ ነው የሚባለው?
ቡልቡላ ሆቴል የሚባለው የኛ ነው።
ቡልቡላ ብቻ ነው?
ሆቴል ሆቴል አይ ሰፈሩ ወደ ሌላ ቦታ ነው፣ ግን ይሄ ቡልቡላ ሆቴል የሚባለው
እሺ። ስለዚህ ዳሱ ቡልቡላ የእርስዎ አይደለም።
እሱ ይለያል። አዎ እህ፣ እሺ። ሰፈር የት አካባቢ ነው የእናንተ? ከቴዲ የእኛ ማር ቦሌ ጎን ሚካኤል ነበር ያልን አይደል?
ቦሌ ሚካኤል ቦሌ ሚካኤል ከቴዲ ባር ጎን ቴዲ ባር ጎን ነው የኛ።
እሺ ደንበኛችን፣ ይሄን ለማረጋገጥ ነበረ። እናመሰግናለን። መልካም ቀን።
እሺ እናመሰግናለን።